ጤና ይስጥልኝ የትስስር ጥሪ ማዕከል እባክዎን ልርሶት?
ብሎልን የበረራ ከአዲስ አበባ ወደ ጋምቤላ የሚሄድ በረራ ማስፈልገ ነው።
ለመቼ ነው የፈለጉት?
ለሰኞ የሚቀጥለው ሰኞ
የዛሬ ሳ- የ- ትናንት የዛሬ- ሳምንት ማለት ነው?
አዎ። እ፣ ስንት ነው ዋጋ
እሺ ልዩሉት ለአንድ ሰው ነው ለአንድ ሰው ነው? አዎ።
መሄጃ ብቻ
መሄጃ ብቻ እሺ። ለቀጣይ ሳምንት ሁለት በረራ አለ እ፣ እሺ።
ጠዋት ሁለት ሰዓት እና ስምንት ሰዓት ላይ ዋጋቸው እህ።
ሶስት ሺ አምስት መቶ ስልሳ ስምንት ብር ሶስት ሺህ አምስት ነው። ስንት ሰዓት ነው ያልከኝ?
ሁለት ሰዓት እና ስምንት ሰዓት ከሰዓት okay okay። እሺ አመሰግናለሁ።
እሺ እኛም እናመሰ- book ማድረግ ይፈልጋሉ ምናልባት
እ፣ አዎ ፈልጌያለሁ።
አ ላርግሎት አዎ ይቻላል።
ይቻላል አዎ
ቆይ እስቲ እስቲ ቆይ ነገ ምናልባት ነገ አደርጋለሁ።
ያ- ይችላሉ check ያርጉና ይደውልን በዚህ እሺ እሺ አመሰግናለሁ። እሺ okay okay